ጧት ማታ ዋውዬ ሌሊት ዋውዬ ጧት ማታ ዋውዬ ሌሊት ዋውዬ ትዝታ ብቻ ነው ዋውዬ ካንቺ አገኘሁት ዋውዬ ትዝታ ብቻ ነው ዋውዬ ካንቺ አገኘሁት ዋውዬ ካንቺ አገኘሁት ዋሆዬ እንክትክት አለና ዋሆዬ ተሰበረ ጎኔ ዋሆዬ እንክትክት አለና ዋሆዬ ተሰበረ ጎኔ ዋሆዬ አወያ አወዳደቅ ዋሆዬ መኝታ ላውቅኔ ዋሆዬ አወያ አወዳደቅ ዋሆዬ መኝታ ላውቅኔ ዋሆዬ መኝታ ላውቅኔ ዋሆዬ ዋሆዬ ቀለባችሁን ሁሉ ዋሆዬ አለቀ በስለት ዋሆዬ ምን ይበላ ይሆን ዋሆዬ ተገናኘለት ዋሆዬ ቀለባችን ሁሉ ዋሆዬ አለቀ በስለት ዋሆዬ ምን ይበላ ይሆን ዋሆዬ ተገናኘ ጧት ማታ ዋሆዬ ሌሊት ዋሆዬ ጧት ማታ ዋሆዬ ሌሊት ዋሆዬ ትዝታ ብቻ ነው ዋሆዬ ካንቻ ተረፍኩት ዋሆዬ ትዝታ ብቻ ነው ዋሆዬ ካንቺ አገኘሁት ዋሆዬ ካንቺ አገኘሁት ዋሆዬ
በሉ ዋሆዬ አይሰማ ወሬ ዋሆዬ እስቲ ዝም በሉ ዋሆዬ አይሰማ ወሬ ዋሆዬ እሷ ሳጠላኝ ዋሆዬ ትናንት ወዳ ዛሬ ዋሆዬ እሷ ሳጠላኝም ዋሆዬ ትናንት ወዳ ዛሬ ዋሆዬ ትናንት ወዳ ዛሬ ዋሆዬ እስቲ ዝም በሉ ዋሆዬ ሰው ይነጋገራል ዋሆዬ እስቲ ዝም በሉ ዋሆዬ ሰው ይነጋገራል ዋሆዬ መጨነቄን አውቃ ዋሆዬ መታልኝ ይሆናል ዋሆዬ መጨነቄን አውቃ ዋሆዬ መታልኝ ይሆናል ዋሆዬ መታልኝ ይሆናል ዋሆዬ ዋሆዬ ዘንድሮስ አምላኬ ዋሆዬ እኔን ሰራኝ ዋሆዬ ሳለምነው ሰጥቶ ዋሆዬ ሳልጠግብ አትነሳ ዋሆዬ እንደኔ ማናለ ዋሆዬ ያልታደለ ሰው ዋሆዬ ጨርሶ እንደ መብላት ዋሆዬ ጀምሮ አክርማ እንኳን የለኝ ዋሆዬ ሰፍቻ አልጨርሰው ዋሆዬ አክርማ እንኳን የለኝ ዋሆዬ ሰፍቻ አልጨርሰው ዋሆዬ እንዴት በያገሩ ዋሆዬ ጅምር ይተዋል ሰው ዋሆዬ እንዴት በያገሩ ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ ጅምር ይተዋል ሰው ዋሆዬ